Hello ሰላም ጤና ይስጥልኝ። ቤስት ቤት ካሌብ ነኝ እባክዎ ምን ልርዳው?
አሁን ብር transfer አድርጌ አብሮ ይስጥልን እ
ብር transfer አድርጌ አልገባም account ላይ።
እሺ ከሲቢኢ ነው በቻፓ በኩል አይደለም?
አዎ፣ አዎ።
እሺ በቻፓ የሚደረጉ ግብይቶች ለጊዜው እ እንትን ተደርጓል ተቋርጠዋል። እሺ በሲቢኢ በኩል ማለት ነው። የሲቢኢ የቻፓ transaction ኦች ለጊዜው hold ተደርገዋል እና እም ብዙ system system የእነሱ እ ትንሽ ስለ fail ስላደረገ ነው ስለተበላሸ ነው እና ምን ያደርጋሉ እርስዎ ከሲቢኢ የደረሰው እ የሲ- የ- አጭር የጽሁፍ መልእክት አለ አይደለ?
አዎ።
ከ account ኡ ተቆራጭ እንዳደረገ እሱን ምን ያደርጋሉ እኛ የቤስት ቤት የቴሌግራም account ኣችን ላይ support account ላይ